ያስጥልኝ ቴስ የበራ መርጃ ማዕከል ባኩ ምንወደው
ደውዬ ነበር። አሁን ወደ ወደ ሽሬ አዲስ አበባ ወደ ሽሬ
ከአዲስ አበባ
ወደ ሽሬ
ወደ ሽሬ
ሽሬ
እሺ የ- ለመች ነበር የፈለጉት?
እሁድ
እሁድ የአሁኑ እሁድ ነው?
አዎ የአሁኑ እሁድ
መሄጃ ብቻ ነው አይደለ?
እ?
መሄጃ ብቻ ነው ለአንድ ሰው?
አዎ ለአንድ ሰው መሄጃ ብቻ።
እሺ የአስራ ሁለት ሰዓት ከአርባ በር አለን።
እሺ
ለእሁድ ዘጠኝ ሰዓት ከአርባ በር አለን። አስር ሰዓት ከሀምሳ እና አስራ አንድ ሰዓት ከሰላሳ አለን።